Jenny Sterling Chopper. ሄሎ
ሄሎ ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ ትናንትና ወደ ቴሌብር እንትን ብዬ ነበር ከሳንቲም ፔ ማለት ነው።
okay ይሄ ቻፓ ነው። እሺ ሳንቲም ጋር አይደለም።
አይ በዚህ ነው እንትን በልና ጠይቅ አለችኝ።
አዎ ተሳስተው ቴሌብር አይደለም። ይሄ የቻፓ ስልክ ነው፣ ሌላ ድርጅት ነው። ይሄ የቻፓ ስልክ ነው፣ ሌላ ድርጅት ነው።
የሳንቲም ፔ ምናምን የላችሁም? የሳንቲም ፔ እንዴት ላገኝ እችላለሁ?
ሌላ ድርጅት ነው ይሄ እ እ?
ይሄ ሌላ ድርጅት ነው። ቻፓ የእነሱ ስልክ የለንም። እሺ website ኣቸው ላይ check ያድርጉት።
እሺ